ጤና ይስጥልኝ ለቪዛ ጸግኝ የማክበር አይነት በመረጃ ልስቶ
ኦኬ ስለ ካናዳ ወይ ስለ ውጭ ካናዳ ያለው መረጃ ለማወቅ ነው።
ካናዳ በምን አይነት ቪዛ ነው መሄድ የሚፈልጉት?
በስራ
እሺ በስራ በስራ ከሆነ መጀመሪያ እዛ ከሚገኝ ቀጣሪ እ፣ እ፣ ድርጅት ወይም ደግሞ ካምፓኒ እ፣ ስራ ማግኘት ይኖርቦታል። እሱም ደግሞ የሚያገኙበት እ፣ website ልንገሮት እና እንዴት እንደሚያገኙ ልንገሮት ስራዎትን። እሺ ደንበኛችን እስክርቢቶና ወረቀት ይዘዋል። መስመር ላይ ነው ደንበኛችን።
አዎ።
እሺ እ፣ Job Bank ብሎ search ያደርጉና Job Job Bank dot gc dot ca ብሎ search ሲያደርጉ እ፣ ያመጣልዎታል። ከዛ እሱ ላይ ደግሞ ሲመጣ advance የሚለውን ይመርጣሉ።
እሺ